Hello ጤና ይስጥልን። ዋሽንግተን የህክምና ወኪል እባክሽን መረጃ ፈልጌ ነበር።
እሺ ይቻላል አለ MRI አላችሁ እንዴ?
አለ ነው።
Okay አሁን ማግኘት እንችላለን።
ምን MRI ነው የታዘዛለን?
ከ head ነው ራሱን ነው
Brain MRI ነው።
Brain የት
Without ነው with contrast
እርግጠኛ አይደለም። ስለዚህ ልምጣና ላሳያችሁ።
እኮ አይ ዋጋውን ልንገርህና without ከሆነ አምስት ሺ ሶስት መቶ ነው። With contrast ደግሞ ስምንት ሺ ስድስት መቶ ነው።
አ፣ እስቲ በቃ ዊዚውን የዶክተር ጽሁፍ አይነበብኝም መጣው በቃ እሺ